ሄሎ ሄሎ
ሰላም ጤና ይስጥልን ቤት ቤት አዎ ምን ልርዳ
ቤት ብር አስቀምጫለሁ አለ።
ምን ዲፖዚት አድርገ ነው
ሁለት መቶ አንድ መቶ አርባ አርባ- አንድ መቶ አርባ ሁለት እንትን አለ ያዘችብን አየር ነው አካ- ከአካውንቱን ወጣች።
ወደ ቤት ቤት ነው የላኩት ነው
አዎ ከቤት ቤት ወደ ቤት ቤት ቤስት ቤት ቤስት ቤት ቤስት- ቤስት ቤት ውስጥ አስቀመጥኩ አለ።
ስንት ብር ነበረ
መቶ አርባ ሁለት መቶ አርባ ሁለት
እሺ check ላድርግልህ በዚህ ቁጥር ነው
ዜሮ ዘጠኝ ቁጥሩ
እሺ ንገረኝ
ዜሮ ዘጠኝ ዜሮ አምስት
እሺ
አርባ አንድ አርባ አንድ ሰላሳ ሶስት እም
ሰላሳ መጨረሻ
እሺ hello
አዎ hello ሰማ
process ላይ ነው ያለው። እሺ
በሶስት ላይ ያለ አዎ process ላይ ነው ያለው። ይጠብቁን። እሺ ትንሽ ሊቆይ ይችላል።
እሺ ማታ ነበር አሁንም ትንሽ እንጠብቅ ማታ አዎ።
ነበር አዎ ይቅርታ፣ በጣም ትንሽ ጠብቁን። አልተስተካከለም፣ ገና እየተስተካከለ ነው።
እሺ አስተካክልና አመሰግናለሁ እሺ እናመሰግናለን። መልካም ምሽት።